ጤና ይስጥልኝ ብስፖርት ነው። እባክዎ ምን ልርዳው?
ትናንት ብር ማለት ነው ብር አካውንቴ ላይ ነበርና
እሺ ሳስወጣ ሁለት ሁለት መቶ ብር ስሞክረው እምቢ እያለኝ ኔትወርክ እኔ ደግሞ ዝም ብዬ ስሞክረው ከዛ ለካ እየቆረጠብኝ ነው እና እም፣ ወደ ወደ ሰባት ጊዜ ነው ምናምን ሺ አራት ነው ሺ ስድስት መቶ እዛ አካባቢ ቆርጦብኝ ግን አሁን ወደ ቴሌ ወደ ቴሌ ብር አልገባም።
ከዝውውር ታሪክ ላይ አሁን አልገባልኝም ያሉትን ፎቶ ያንሱና በቴሌግራም ይላኩ
አይደለም ከእናንተ እኮ ነው። ከየት ከየትኛው ላንሳ?
እኮ ተጨማሪ የሚለው ውስጥ ይገቡና የዝውውር ታሪክ የሚል አለ።
ምን ታሪክ?
በእንግሊዝኛ እኮ ነው የሚጠቀሙት። more የሚለው ውስጥ ይግቡና transaction history የሚል አለ።
አዎ በአማርኛ ነው የምጠቀመው።
በአማርኛ ከሆነ ተጨማሪ የሚለው ውስጥ ይግቡና የዝውውር ታሪክ የሚል አለ።
እሺ፣ ወደ ቴሌግራም
አዎ
እና ደግሞ ምን እየሰራ አይደለም ይሄ ቴሌ ብር ምናምን እየሰራ አይደለም።
update እያደረግን ስለሆነ ነው፣ ይስተካከላል።
እሺ የቴሌግራማችን ቁጥር የያዙ
ነበረኝ አልተቀየረማ። ዜሮ ዘጠኝ ስልሳ ምናምን አለ።
ሰባ ስምንት
እሺ